Hello ሰለሞን እንዴት ነህ?
እንዴት ነሽ?
አለሁልህ። እኔ የምልህ ወይ ኦዛር የሚባል customer ማለት ነው።
ኡቨር ኦዛር ኦዛር
ኡቨር ኡቨር ሁሴና
ኡቨር ነው እንዴ? ኦዛር ነው ኦዛር የሚል ነው መሰለኝ። አዎ ኡቨር ኡቨር ሁሴን እ የሆነ እንትን አቮካዶ order አድርጎ ነበር እና እዚህ ጋር እ፣ ማን ነው ሸምሱ እንዳወጣው ነበር የሚያሳየው።
አዎ accept ተብሎ ወጥቶለት ነበረ።
እ፣ እ፣ የመጀመሪያ ቀን እ፣ እንትን driver ኦች time አልበቃቸውም ነበርና ለማድረስ አልቻሉም ነበረ። ከዛ ትናንትና ወጥቶለት ነበረ። ትናንት ደግሞ ኮልፌ ነበር የእሱ አድራሻ ኮልፌ ነው የሚለው አ፣ ኮልፌ በኮልፌ ነበር የተሞላውና እ፣ ኮልፌ በሚሄዱ ልጆች ልኬለት ከዛ በኋላ የት ነህ ሲባል አለም ባንክ ነኝ አለ እና በ location ስህተት ተመልሶ ነበር። ዛሬ ግን ወጥቶለታል።
ወጥቷል። ይሄዳል እርግጠኛ።
ዛሬ ወጥቶለታል፣ ያደርሱለታል።
ማን ነው ያወጣው?
ማቲያስ የሚባል ሹፌር።
ማቲያስ አዎ በዚህ ከኛ ጋር የለም መሰለኝ። እሱ ልጅ አዲስ ነው።
አዲስ ነው አለ እንትኑ ላይ system ላይ ታገኘዋለች። ማቲያስ okay ነው። እሺ አዎ እሺ በቃ።
ታገኘዋለች። እሺ፣ እሺ አመሰግናለሁ።
ችግር የለም።